Hello ጤና ይስጥልን Best Bet
አሸር ኮራንዴድን ጋር ስታይሉ እሺ ንገረኝ።
አስራ አንድ እሺ
አንድ አስራ አንድ ሰባ አንድ ሰባ አንድ
ሰማንያ ስድስት እሺ
ዘጠና ሁለት
እሺ ሶስት ጨዋታ ወጥቷል። እሺ ቦነስ የለውም።
ሶስት ጨዋታ ማን ማን ነው ትነብ እም?
ማን ማን ነው ወጣት ማድሪድ አትሌቲኮ ማድሪድ ነው እና እ ኪዊንስ ካርዲፍ ሲቲ
እ እና ኪዊንስ ብራንክ።
እሺ እሺ መልካም ቀን ስለደወልክ እናመሰግናለን።
እሺ